ጤና ይስጥልን።
አብሮ ይስጥልን።
አቤት ሰላም ነው። ዶክተር ቶላ ገብቶ ይሆን?
እ ዶክተር ቶላ ገብቶ ይሆን?
ይገባሉ። አዎ Okay። እሺ ወረፋ ታስይዥልኝ። ትናንት አስይዤ ነበር አጋጣሚ ከሰዓት በኋላ የለም ተብሎ ቀረ።
እ ትናንትና አስይዤ ነበር ወረፋ።
ለዛሬ አዎ ትናንት ከሰዓት የለም ተብሎ እሺ እ፣ ተመለስኩኝ እና ለዛሬ ምናልባት ካለ ወረፋ አስይዤልኝ።
እሺ ከ reception ስልክ ልስጣችሁ። ዛሬ ለዛሬ እነሱ ናቸው የሚሉት።
እ እ፣ ምን አልሽኝ?
ከ reception ስልክ
ምን አልሽኝ? መቤት አልሰማሁሽም።
reception ስልክ ልስጣችሁ።
እሺ
ዜሮ ዘጠኝ ሰማንያ ስምንት
የእኔ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ እሺ እሺ፣ አመሰግናለሁ። እሺ